ሄሎ ወይ እንትን እሸቱ ጋር ለመቅረብ ፈልጌ ነበር። ሄሎ እሸቱ እሸቱ እኮ ምን ፕሮግራም ላይ ነው መቅረብ የፈለግከው? ስንት ዓመት ነው?
ድንቅ ልጆች
ስንት ዓመት ነው?
አመቴ አስር
አሁን ላይ እጹብ ድንቅ ልጆች የአምስት ዓመትና ከዛ በታች የሆኑ ልጆችን ነው የምንመዘግበው። የአስር ዓመት አይቻልም። የአስር ዓመት አሁን ላይ አንመዘግብም። አምስት ዓመትና ከዛ በታች የሆኑ እጹብ ድንቅ ልጅ የሆኑ ሌላ ሰው ጎረቤት ወይም የሰፈር ሰው ደውሎ ማስመዝገብ ይችላል።
ሌላ ሌላ ምን ቻናል ላይ ይቀርባሉ?
ሌላ ምንም የለም። እሺ፣ እናመሰግናለን ስለደወልክ።